ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎ
ጤና ይስጥልን።
አብሮ ይስጥልን።
ማታ ከቴሌብር ወደ ሁሉ ስፖርት transfer አድርጌ ነበር አንድ ሺ አራት መቶ እሺ
እና ወደ አክ ወደ እንትን አልገባልኝም ወደ ሁሉ ስፖርት አልገባልኝም። ከቴሌብር ቆርጧል።
አልገባሉትም። እሺ በቴሌግራም አዎ።
ልከዋል።
በቴ እ ቴሌግራም ላይ ልከውልናል።
አይ አላኩም። ቴሌብር ላይ እንትን ብሏል ቆርጦታል። ይሄ ኤቨርቱ አሉ አለ አይደለም
እሺ withdraw ነው አይደል ያደረጉት
እ ወደ ቴሌብር እንዲገባ አደረኩኝ።
እኮ transaction ኦት ላይ አሁን አልገባልኝም ያሉትን ፎቶ አዎ።
ያንሱና በቴሌግራም ይላኩልን።
እንድ- ምኑን ልላክልሽ?
transaction የአስገባሁት ላይ አዎ transaction history ላይ ይመጣል ሁሉም withdraw በቃ ያደረጉት።
ቴሌብር ላይ ልግ- ቴሌብር ላይ ማለት ነው ነው አይ የሁሉ ስፖርት withdraw ነው አይደል ያደረጉት ደንበኛችን ከሁሉ ስፖርት ነው ያወጡት።
deposit ነው ያደረኩት አይደለም።
deposit ከሆነ ከቴሌብር የተላከሉትን message በቴሌግራም ይላኩልን።
አይ አሁን ልላክልሽ። እሺ እናት እሺ የቴሌግራም የትኛው ነው? በየትኛው ልግባ?
ዜሮ ሁሉ ዘጠኝ ስፖርት ሰባ ምን- ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እናት እሺ